hello
ሰላም ጤና ይስጥልኝ።
ሰላም ነው። አምስት ሺህ ብር ተይዞብኛል ትለቁልኝ?
እ፣ ቤተሰቦች ቁጥር የደወልክበት ነው?
አዎ
መቼ ነበር?
አሁኑ ነው።
እስኪ ጠብቀኝ እሺ፣ አንዴ የቴሌብር ቁጥር የደወልክበት ነው አይደለ?
አዎ አዎ እሺ፣ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ እናሽ